እዚህ
ሄሎ ሄሎ ወይ ሰባ ስምንት የከተምኩን ከንሳ
ሰባ ስምንት ሀያ ሀያ ስምህ ማን ነው?
መሀመድ
የካስተመር ስልክ አይሰራም ነው ያልከኝ መሀመድ።
አሀ ፒኑ ደግሞ ልክ ነው። እሺ ቅድም ደውለልኝ ነበረ።
አሀ
ፒኑ ስ- ልክ ነው። ካስተመር ስልክ አለመስራቱን አሳውቄልሃለሁ። ከአስር ደቂቃ በኋላ መልሰህ ደውልልኝ።
ሳፋሪኮም ነው እና ሌላ ስልክ አለ ቼክ አድርጊ
ሳፋሪ ለአንተ ስልክ አይሰራልህም?
አይሰራም እና
ኦኬ እንደዛ ከሆነ ወይ ካርድ ሞልተህ መደወላችሁ ለመሀመድ አለው ካደረገ ካርድ አለ ካርድ በካርድ አለው ነው እምቢ አለኝ አዎ በካርድ ነው እምቢ አለ።
አዎ አዎ እንደዛ ከሆነ ማመር ቼክ አድርጉትና እነሱ እም።
እንትን ይላለሁ። እሺ ስልክ አልተሳሳትክማ።
ኧረ አይ አትጠለቅ
እሺ እሺ፣ መሀመድ እንደዛ ከሆነ እሺ።